Hello ጤና ይስጥልኝ።
ጤና ይስጥልን።
አብሮ ሲጠቅም ዶንኪቲውን ነው የምንደርሰው።
እም፣ ስራ ስራ ከእናንተ ጋር ለመስራት ነበር።
ምናምን ስራ ለመስራት ነበር ከእናንተ ጋር።
እሺ፣ ማስታወቂያው የተለቀቀበት ቪዲዮ ላይ ከስር link አለ፣ መመዝገቢያ link። በዛ ተመዝገብ።
በዛ እንጂ መመዝገብ አይቻልም።
አዎ፣ በ link ኡ የስራ ዝርዝሩም እዛ ላይ ስላለ መርጠው መመዝገብ ይችላሉ።
አያይ እሺ፣ እናመሰግናለን።
እሺ፣ እሺ፣ አመሰግናለሁ።